የሄጀንኝ መኮም ልዳው
እንትን ነበረ አሁን ወደ ዘመን ቤት ብርሊኬ
እሺ
ወደ በእንትን መጥተዋል። በመቶ ሀያ ሰባት መጥተዋል። በእንትን ግን አልመጣም። ብዙ ጊዜ እንደዛ እያደረገኝ ተደጋጋሚ ሆነ።
ዛሬ ነበር አሁን አሁን እንጂ በቃ አንድ ደቂቃም አልሞላም።
ከቴሌብር ወደ ዘመን ቤት ነበር የላኩት።
አዎ ብዙ ጊዜ ነው ደግሞ። አሁን ብቻ አይደለም። ባለፈው እንደዛ አደረኩ። በ screenshot ላከው ብሎን መለ- መለሳችሁት። መመለስ ይመለሳል። ግን ለምንድን ነው እንደዛ ሁሌ የሚመጣ ነው?
እሺ ደሜ ምክንያቱም በሰዓት መ- መጫወት እየፈለግን እ፣ ሰዓትም እንትን ደግሞ ቶሎ አትሞልሱም። እ፣ በ screenshot ራሱ ልኬ በነገው ወይም ማታ ምናምን ነው የምትመልሱት።
እሺ ደንበኛችን በጣም ይቅርታ ስላጋጠመው ችግር አሁን አይ ክፍሎት ተደጋጋ- ስላለ ነው።
ተደጋጋሚ ሆነ እ እ?
አዎ የ system ችግር አንዳንድ ጊዜ የም- ኔትወርክ መጨናነቅ ሲኖር ነው እንደዚህ አይ የሚፈጠረው።
ተደጋጋሚ አሁን ራሱ እኮ ላሳልፍ ብዬ ፈራው። እንደገና እንደ እሱም እንደዛ ያደርገኛል። ሰው ምን ትርጉም አለው ነው መጫወት እየፈለግ እንደዚህ እንትን እያደረገ እንትን ሲል እንትን ትሆናለህ።
እም፣ በጣም ይቅርታ ደንበኛችን ስለተፈጠረቦት ችግር ስንት ብር ነበር ያስተላለፉት?
አንድ ሺህ
አንድ ሺ ስሞትን ማን ልበል ቢኒያም ገብረስላሴ
በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ አዎ፣ በዚህ ስልክ ቁጥር ማለት ነው።
ቴሌብርም በዚህ ነው።
ሁሉም በዚህ ነው። ቴሌም ብርም በዚህ ነው የሚጠቀመውም በዚህ ነው።
እሺ ደንበኛችን፣ እሺ በስልክ ቁጥራችን እ፣ የ- በቴሌግራም እ፣ ቁጥራችን የ screenshot ኡን ይልኩልናል የ- የገባለትን text message ማለት ነው።
በቃ እሺ እሺ ላኩልን ደንበኛችን። ሌላ ምለው ነገር አለ?
አለ አለ አለኝ። አሁን ብቻ እኮ አይደለም ሁለቴ ሶስት እኮ ነው እንደዛ የተደረግኩ እም፣ ከዛ ከዚህ በፊት ስ- አልተስተካከለልዎትም?
አ- አ?
አልተስተካከለ